እና አንድ ሁለት ያንቀሳችሁ እንድትቀምጡና ከታች ችግር የለውም እ ይሰራልሃል ወላሂ ሰውዬው
Hello hello፣ ጤና ይስጥልኝ። ምን ልርዳዎት እባክዎት?
ካርድ አልሞላም ብሎኝ ነው።
ካርድ
አ
እ፣ ይሄ የካርድ አገልግሎት ነው። ይሄ የ Hope Entertainment ከኢትዮ ቴሌኮም ጋር የሚያስተባብረው IVR አገልግሎት ነው። ሙዚቃና ሬዲዮ
እሱንም ጭኝ ያለው ግን ያው ነው። ካርድ ምናምን አይቻልም።
እ፣ ዘጠኝ ዘጠና አራት ላይ ደውልና
የለም አይሰራም። ስልካቸውን ቀይሩ። ካሉ ዘጠኝ አራት
ዘጠና ዘጠኝ
አ፣ ዘጠኝ ዘጠና አራተኝ ዘጠና አራት ተቀይሯል። እሱ አይሰራም። እንደ መጀመሪያ አያነሱትም ስልክ አሁን እዚህ ዝም ብለህ ነው የደወልከው። ስንት ቁጥር ነክተህ ነው እኔ ጋ የደወ- የጠራልህ?
ዘጠና ሶስት አስራ ሁለት
አዎ ይሄ የ IVR አገልግሎት ነው። ሙዚቃና ሬዲዮ ብቻ ነው ከምናስተላልፈው እንጂ የካርድ ነገር ኢትዮ ቴሌኮም ነው።
እሺ፣ ሌላ ቁጥላቸውማ አዎ ዘጠኝ ዘጠና አራት ነው የማውቀው ወይ ዘጠኝ ዘጠኝም ነበረ በየቱ
ዘጠኝ ሁለት አንዱ ዘጠኝ ዘጠኝ ወይም ዘጠኝ ዘጠና አራት እሺ፣ ዘጠኝ ዘጠኝ እሺ
ዘጠኝ ጥሩ ዘጠኝ እናመሰግናለን።
እ